Hello፣ ጤና ይስጥልኝ። ቃል ኪዳን ትምህርት ቤት ምን ልርዳው?
ስለተዳ bet እንትን withdraw አድርጌ ነበረ እሺ፣
አልገባም። አምስት ሺ withdraw አድርጌ ነበረ በሰላሳ አንድ ማለት ነው በፈረንጆች ሰላሳ አንድ አስራ ሁለት ሀያ ሶስት እሺ። በዚህ ስልክ ቁጥር ነው ቤት bet የሚጠቀሙት? እሺ፣ አንድ መስመር ላይ ጠብቁኝ። ዜሮ ሶስት ዜሮ ዘጠኝ hello፣ አንዴ በዚህ ስልክ ቁጥር እየመጣልኝ አይደለም። ቆይ አንዴ
ዜሮ ዘጠኝ ሀያ ቤት
ምን አሉኝ?
ዜሮ ዘጠኝ ሀያ ስልሳ አራት ሰባ አምስት ሀያ አንድ አይደል?
አዎ አዎ ከትናንት ወዲያ ነው በሰላሳ አንድ ማለት ነው።
እሺ፣ አንዴ ቆይ ጠብቁኝ። እሺ፣ search እያደረገ ነው፣ ሊያገኙ አልቻለም። ትንሽ ይጠብቁኝ process ሪፖርት ያለው
እኮ አንዴ ይጠብቁኝና load አድርጎልኝ ሲጨርስ system ኡ load እያደረገ ነው እና check አድርጌ ላሳውቁት።
እሱ እሱ እሺ ሄሎ፣ ሄሎ እሺ፣ system እያስቸገረኝ ነው። አንዴ check አድርጌ መልሼ ልደውል እስከሚቆጥር።
እሺ እሺ እሺ፣ መልካም ቀን።
እሺ ለኩ